እኒሁን ስፖርት ባኮ ብንረዳው
ብር በሳንቲም ፔይ አውጥቼ ነበር እስካሁን አልገባልኝም።
በሳንቲም ፔ ያውጥ ማለት withdraw ነው።
withdraw withdraw ነው ስልኩ በዚህ አይደለም ግን ያው አማርኛ ነው እንግሊዝኛ ነው የሚጠቀሙት ሁሉ ስፖርት account ኦች።
እ?
በአማርኛ ነው በአማርኛ።
ሳይሆን ተጨማሪ የሚለው ላይ ከገቡ በኋላ የዝውውር ታሪክ የሚል አለ። ከዝውውር ታሪክ ላይ የባንክ የዝውውር ታሪኩን screenshot አድርገው ይላኩ በቴሌግራም እሺ። በቴሌግራም አለ ቴሌግራም።
ቴሌግራም አለ። አዎ
እሺ እሺ